ጤና ይስጥልኝ ቤት ዲቦራ ነኝ እባክዎን ልርዳዎ?
እንትን ነበር የ account ችግር ገጥሞኝ ነበር። አሁን ልመልስ ስል አልመለስልኝ ምን ገጠመህ? ምንድን ነው የገጠመህ?
confirm ብሎ ዝም አለ። አልመልሰዋል።
ወጪ አድርገህ ነው?
አዎ በዚህ ቁጥር ነው የምትጠቀመው ቤት ቤት?
አዎ
እሺ ትንሽ ጠብቀኝ check አደርግልሃለሁ። ስንት ብር ነው?
አ- አንደኛው አምስት ሺህ ብር አንደኛው አስራ ስድስት እ አን- አንደኛው አምስት አምስት እና አስራ ስድስት እሺ ትንሽ ጠብቀኝ መስመር ላይ እሺ
Hello አቤት ወደ ንግድ ባንክ account ነው የላከው?
አዎ እሺ እስቲ account ን የ account ቁጥርህን ንገረኝ።
አንድ ሺህ እሺ ሀያ ሰባት እሺ ሰባ አራት እሺ ዜሮ ሶስት እሺ ሶስት ሰማንያ ስድስት እሺ ይማማ ደም ነው አዎ በቃ እሺ ሁለቱም confirm ተደርጎልሃል። ትንሽ ቆይታ ይገባልሃል። እሺ እሺ በጣም አመሰግናለሁ እሺ እሺ እኛም እናመሰግናለን። መልካም ቀን።
አሜን